ከቤት ምን ልርዳው?
ሰላም ነው፣ እግዚአብሔር ይመስገን። ደህና ነሽ?
ሰላም ምን ልርዳው?
አንድ እስኪ ካሸር ነምበር ቦነስ ካለው ይልኝ።
እሺ እንገሩኝ። እሺ አስራ አንድ
እሺ ሰላሳ ሁለት ሰማንያ አምስት ዜሮ ሁለት
እሺ አንዴ መስመር ላይ ጠብቁኝ።
እሺ
እሺ አንድ ጨዋታ ያልታረመ አለ።
የትኛው
የ እንትና የሚለው ይሄ ፐርሲቭ ባንደንግ ከፐርሲክ ኬዲሪ የሚለው
እ ከርሲ ከርሲ ለም- እም፣ የመጨረሻው ነው።
ከመጨረሻ አራተኛ ወደ ላይ
ከመጨረሻው አራተኛው ነው አዎ ኦቨር አንድ ነጥብ አምስት ብሎ ያስያዝ ያልከው። አዎ አንድ እና ነጥብ አይታረም?
ሁለት ሰባት ወዱ ትንሽ ይጠብቁትና እ።
እ፣ ብ- ካልፈ